ጤና ይስጥልኝ። በስፖርት ነው እባክዎ የምንረዳው?
Hello ሰላም ነሽ?
እግዚአብሔር ይመስገን።
እንትን ነበር የአሁን ብር depo አወጣለሁ ብዬ እዛው ቀንሶ ግን አልገባም ከዝውውር ታሪክ ላይ ያልገባሉትን እ እ በዚህ ቁጥር ነው። አዎ አዎ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ቴሌግራም ምኑ ላይ?
ቁጥር ያዙኛ እኔ ቴሌግራም
እሺ ቆይ እስኪ አንዴ እስክሪብቶ ልፈልግ። Hello ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት እሺ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ነው።
አዎ ባለፈውም እንደዚህ ሰባ ብር ቆርጦብኝ ነበር እንጂ ወደዛ እየላኩ እዛ ላይ ይላኩልን ሁሉንም።
እሺ በቃ